ጤና እባክሽን sister ዬ አምቡላንስ ፈልገን ነበር። ማሽን ያለው ኬት ነው።
ከራስ ደስታ።
እሺ አንዴ ጠብቁኝ።
እሺ
እሺ እ ስልክ በዚህ ይደወልልዎት።
አ ማን ልበል ስሞትን?
ቴድሮስ ማን?
ቴድሮስ ቴድሮስ እሺ እሺ እ ይመጣል አሁን?
ይደወልልዎታል ይደወልልዎታል በሌላ ስልክ።
እሺ እሺ እሺ
አሁን ከእነሱ ጋር በነ